ጤና ይስጥልኝ። አሪፍ ፔይ ረዲት ነኝ። የባኮ ምን እርዶ?
Hello ብር ወደ ቴሌ ብር ገልብጬ ነበር እዚህ ጋር።
እሺ
አሁን ስገባ Aviator ለመጫወት አላመጣልኝ አለ ብሩ የገለበጥኩትን።
እሺ ደንበኛችን
እና እይና ልቀቁልኝ።
እሺ ሙሉ ስሞትን ይንገሩኝ።
ሞሚና እውነቱ ማን አሉኝ ሞሚና እውነቱ
ይቅርታ ይድገሙልኝ። ደንበኛችን
ሞሚና እውነቱ ሞሚና እውነቱ አ ሞሚና እውነቱ።
እሺ ደንበኛችን በዚህ ቁጥር ነው የሚጠቀሙት?
አ
እሺ የገንዘቡ መጠን ስንት ነው?
250 ብር 250 ብር። እሺ አሁን በምነግሮት ቁጥር ወደ ቴሌግራም ቻናላችን screenshot ያሳልፉልን።
እሺ
0992 ቴሌግራም 13
13 01 55
1 50 01 55
እሺ ያዝ አንተ ምስክር 09
0992 13 01 55 0992 አስራ ሶስት ዜሮ አንድ ሀምሳ አምስት እሺ እናመሰግናለን ደንበኛችን። ሌላ የምረዳት ነገር አለ?
የለም የለም። እሺ thank እሺ ስለ አገልግሎት ሀሳብ አስተያየት ካለ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት ይሆንልዎት።